ከጭንቅ በስማ አንቺስ እንዴ እርግጠኛ የምትሆኙ ነገር ወይኔ hello
አቤት አቤት hello
ሄሎ
እንዴት ነህ እግዚአብሔር ይመስገን ሰላም ነው
ሰጡህ ዘ ሮያል
አረ አንደኛው አልደረሰም አንዱ ወደ ነው ያደረሰው lasagna አልደረሰም እሺ አቅርብልኝ አንዴ ቶሎ በል
እሺ ማን ነው የሚያናግረው ከቢሮ ስለሆነ አ ቆይ አንዴ እየመጣች ነው hello
ወይ እየመጣች ነው
እሺ እሺ
ከቢሮ ነው አንዴ ተናግረው አንዴ አናግረው ከቢሮ ነው
hello hello ጤና hello።
ይስጥልኝ ዘ ሮያል ነው ዘ ሮያል ነው አይደል እሺ በ order number መቶ ሶስት ስልሳ አምስት ሰባት የተቀበላችሁት order ምን ያህል ይቆያል
አንድ አስር ደቂቃ lasagna ው ብቻ ነው የቀረ። lasagna ስለሆነ ነው የቆየባችሁ። ይቅርታ።
እሺ በቃ cancel ይሁን እሺ አንድ ሰዓት ይሞላብናል እንደዛ ከሆነ cancel ይሁን
check ላድርገውና አሁን ከደረሰ ይወጣ። ከሚቆይ ከሆነ cancel ይደረግ።
አይ አይ ይቅር አሁንም አሁንም ሰዓት በጣም ሄዶብናል
በቃ እና chicken wing ኡም cancel ይደረጋል።
cancel አዎ cancel ይሁን ሁለቱንም ማለት ነው።
አዎ cancel ነው አትስጡት እሺ
hello
ጥለውና አይ።
እሺ በቃ
እሺ